ጤና ይስጥልኝ ትራንስፖርት ነው ከስሎ ነው
ጤና ይስጥልኝ እንትን ፈልጌ ነበር withdraw አድርጌ ነበርና እሺ እና ወደ wallet ሳይገባ ቀርቷል።
okay እና እንትን እንትን ላይ ገብቼ ደግሞ አይመጣም። እቺ የዝውውር ታሪክ ምትላለ አለች አይደል?
እም፣ የዝውውር ታሪክ የባንኩን ነው የመረጡት
አይደለም ሌላ ነው።
የ branch ኡን የባንኩን ይምረጡና ይሞክሩት ይመጣል።
እሺ።